በሌሎቹ
hello አቤት
hello አቤት ይሰማል። ሰላም እንዴት ነህ?
ሰላም ነው።
እግዚአብሔር ይመስገን። እሺ ማን ልበል?
ኧረ፣
እ?
ወረታው ነኝ እኔ።
እሺ ወረታው እንዴት ነህ? ሰላም ነህ?
እንዴት ነው?
እሺ ምን ልታዘዝ?
ትምህርት ለመማር ፈልጌ ነበር።
ስንት ዓመት ነው?
አራት አመቴ።
እ፣ አሁን ላይ ለአራት ዓመት የሚሆን ትምህርት የለንም። እሺ እኛ ጋር ለልጆች የሚሆን ትምህርት የለንም።
የስንት አመት ነው ያላችሁ?
ከአስራ ስምንት ዓመት በላይ ለሆኑ ነው ያለን። ግን አራት ዓመት ከሆነ ድንቅ ልጆች አለ መመዝገብ ትችላለህ። እ፣ ግን ሌላ ሰው አንተ ሳትሆን ሌላ ሰው ጎረቤት ወይም ደግሞ የአካባቢ ሰው መመዝገብ እፈልጋለሁ ብለህ ማስመዝገብ ይችላሉ ማለት ነው እነሱ ደውለው።
ጥሩ ድንቅ ልጅ ማስመዝገብ እችላለሁ?
አንተ ሳትሆን ሌላ ትልቅ ሰው በአካባቢህ ያለ ሰው ወይም ጎረቤት የሆነ ሰው ደውሎ ይሄ ልጅ እጹብ ድንቅ ልጆች መዝግቡት ብሎ ማስመዝገብ ይችላል ማለት ነው እንጂ ራስ ደውለ ራስ መመዝገብ አይቻልም። እሺ
እሺ።
እሺ፣ አመሰግናለሁ። ሰላም ዋል።